ጤና ይስጥልኝ hello ሊዲያ ነኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎት? hello
hello hello ይሰማል?
አይሰማም።
hello hello
አይሰማም?
ሰማ
እሺ maamila keenya hin dhaga'amu
hin dhaga
እሺ ኦዴፈኖ ይመላ ከሚሲኒ ኬኑ
ብያላ
እሺ ገራይሳ ደግሞ በርባደን ካናዳ
ካናዳ
አ እሺ ካናዳ ማሊን ደግሞ በርባደ